ዜና ሬስቶran biskiwit ረዲት ነኝ።
ሄሎ እሺ ይሰማል ወንድሜ።
ከሐዋሳም ደውልሽ ሐምራዊ አርባ አራት እሺ
ዩዘርኔም እና ፓስወርድ ኢንቫሊድ እያለኝ ነው። እንደገና ካሸር ዋን ካሸር ቱ ይሰራል እስቲ ል- እንዴት ልክል ነበር እሱ ሐምራዊ ስንት?
አርባ አራት
ሐምራዊ አብራ አርባ አራት አዎ።
አርባ አራት የማን ነው? የማን ሾፕ ነው?
ሄኖክ ፋኒል በሚል ነው ሄኖክ ፋኔል።
አዎ።
እሺ cashier ስንትንና ስንትን ነው የምልክልህ?
cashier one ን one and two። እሺ አንዴ ልክፈትልህና ማለት ነው። እሺ two two አለ two ይሰራል one ነው ማይገባ okay two ይሰራል፣ one ነው two ይሰራል የማይገባው።
one ነው እንደገና እንዴት ልክልኝ ነበር እሺ አንዴ check ላርግልክና maybe እሺ።
አሁን የሚገባልህ ከሆነ መቀየሩ ምንም ትርጉም የለውም።
እሺ እሺ እ፣ እንትን የማይልህ ከሆነ ግን እቀይርልሃለሁ። እሺ ረዴት ነኝ። አሁን እጽፍልሃለሁ።
እሺ እሺ እሺ እሺ